Hadi. ምክንያቱም እኔ አድዋ እንዴት ነው? አታነሳ ሄሎ፣ ጤና ይስጥልኝ።
አቤት፣ እግዚአብሔር ይመስገን።
ከቺፕቺፕ ነበር የምደውሉት።
እሺ እናቴ።
order አድርገን መጣ የተነበሩት አ- አዎ ቲማቲም ዛሬ ቲማቲም አዎ ዛሬ ከእንደገና ትናንት ግን አቮካዶን ቀይርላችኋለን ብለን አልመጣችሁም።
ቲማቲሙ already assort ስላልተባለ ነው ለነገ ይመጣሉታል። ሌላ አቮካዶ ነው ያሉት።
አዎ አቮካዶ ትናንት በጣም የተበላሸ ነበር እና ይቀመጥ እንቀይራለን ምናምን ብላችሁ አልመጣችሁም እስካሁን።
በቃ እሺ፣ ስለዚህ ለነገ ይምጣሉት። ሙሉ የግሩፑ ዘጠኝ ኪሎ ነው።
አዎ አዎ
ም፣ በቃ እሺ፣ ስለዚህ ነገ ይመጣል። የት ነበር location ኡ?
location ኡ ሾላ እ፣ ጎልደን ፓርክ ሆቴል።
ሾላ።
አዎ ጎልደን ፓርክ ሆቴል እሺ፣ በቃ ነገ ይመጣል። ይቅርታ በጣም እ፣ የው- የአቮካዶ ማለት ነው አይደል?
አዎ፣ የአቮካዶ ቲማቲሙም አንድ ላይ ይመጣል። assort ስላልተባለ ነው።
እሺ እሺ እናቴ።
እሺ፣ መልካም ምሽት።
አሜን።
እሺ